ሄሎ ጤና ይስጥልኝ ጅብጅብ ሰላም ነው። ተደውሎልኝ ነበር ከአስር ደቂቃ በፊት።
እሺ እሺ ያልመጣ product አሉት ምናልባት ለመጠየቅ ከሆነ እ ያልመጣ product አሉት ያልተረከቡት አዎ አዎ፣ ቲማቲም ሌሎች መጥቷል። ቲማቲም አልመጣም።
okay አበባ በሚል ነው አይደል አዎ አዎ ከትላንትና ጀምሮ እየደወልን ነበር ስልክ ላይ እና ማታ አይነሳም ነበር በብዛት ለዛ ነው እሺ እሺ ቲማቲሙ ብቻ ነው የቀረቡት አዎ እሺ አንድ ኪሎ ልንገሩት እና አምስት ኪሎ ነው እ አምስት አምስት ኪሎ አዎ እሺ እሺ location ኑ የት ነው እ location ኑ የት ነው አሁን የሚመጣበት ይቻላል። አሁን ለነገ ነገ ነገ አዎ እ፣ ፒያሳ ደጃች ውቤ ፒያሳ ደጃች ውቤ እሺ እሺ አ፣ ነገ አስልክሎታለሁ ነገ ይቀበል ስልኮትን ያንሱልን እሺ ስንት ሰዓት ነው?
የሚደርሱበትን ሰዓት አላውቅም ግን እስከ ሰባት ከስምንት ይደርሳሉ በቃ ተሩ። እሺ እሺ እሺ መልካም እሺ እሺ አሜን። ለሁላችን እሺ